እንትን ነበር አንድ ቲኬት ነበር። እስቲ check አድርጉልኝ ብዬ ነው።
እሺ እሺ፣ አንድ cashier code
አንዴ አንዴ ንገረኝ። እሺ አሁን cashier code ኡን ማለት ነው።
አ አ
አስራ አንድ ዘጠና ዘጠኝ አስራ አንድ ዘጠና ዘጠኝ ሀያ ሶስት ሰላሳ ዘጠኝ
አራት መቶ ብር አለው።
እ እ አራት መቶ ብር አላበራልንም እኮ አሁን እዚህ አዎ፣ check እኮ አሁን አበራ። አይዞህ፣ አሁን አሁን ለእኔ ነገርከኝ እኮ እንዲበራ ነው።
ነው አይደለ?
እንትን okay ስትለው አሁን አሁን ነው የገባው። check እሺ፣ በቃ እሺ፣ thank you እናመሰግናለን።